Hello ጤና ይስጥልኝ Best Bet ኢስራኤል ነኝ። በምን ልርዳው?
አሁን password ሰጥተሽኝ ነበረ።
አይ password አልገባኝም። የምን password?
ተሳስቼ ነው የጠፋብኝ password ኡ
የ- በዚሁ ስል- በዚሁ ስልክ የ Best Bet account password ነው የጠፋው።
አ- አ- forget በለው።
ከዛስ ከዛ ኮድ ይላክልሃል በ message አጭር ኮድ ይላክልሃል። እሱን ኮድ እንደ password ኡ ቦታ ላይ password የምታስገባበት ቦታ ላይ ታስገባና login ትለዋለህ ማለት ነው። ከዛ በኋላ አዲስ እ, እንድታስገባ የራሴ?
ያመጣልሃል። አዎ የመጀመሪያውን አስገባ ሲልህ ልክ የተላከልህን ነው የምታስገባው ከላይ ማለት ነው። ከዛ አዲስ password ደግመህ የአዲስ password መድገም ነው።
ስልክ ቁጥሩ ቦታ ላይ ነው password ኡ ቦታ ላይ password ቦታ ላይ ስልክ ቁጥር ላይ ስልክ ቁጥር ነው የምታስገባው። የተላከልህን አጭር code password ቦታ ላይ ነው የምታስገባው።
እሺ እሺ እኔ ምን- እሺ እሺ መልካም ምሽት ይሆንልህ።